ጥያቄ ካለ በዚህ ስልክ
ነው ሰላም ጤና ይስጥልን።
አብሮ ይስጥልኝ።
Proverbs Editing and Translation ነው።
አዎ ትክክል ነው።
እሺ ሀሮን ይባላለሁ። የምደውላችሁ ከ We Plus Technology Solution ነው እ እና እኛ መተግበሪያ ወይም application ነው develop ያደረግነው። እሱ ላይ ድርጅቱን በማስመዝገብ በነፃ ማስታወቂያ ማ- እ ማስታወቂያ ማድረግ ይችላሉ።
Nice።
So ምንም አይነት ክፍያ የለውም። እና ተጠቃሚ የምትሆኑት እናንተ ናችሁ። ከ App Store ወይም ከ Play Store ላይ እ፣ እ፣ download በማድረግ application ኑን መመዝገብ ይችላሉ።
Okay። እ፣ እንትኑን ልትልኪልኝ ትችያለሽ?
link ኡን ልላክልህ።
አዎ።
እሺ normal text ላይ ልክልሃለሁ።
እሺ።
እሺ አመሰግናለሁ። መልካም ቀን።
አመሰግናለሁ።